ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
እዩብ በኃይሉ አቤት እ እኔ የምደውለው ከ WePlus ድርጅት ነበረ እ እ ከ WePlus ድርጅት ነበር የደወልኩት።
okay እሺ የእኛን application አውርደው ተመዝግበው ነበረ።
okay በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡት?
አይ normal app ኡን check ለማድረግ ነው ለተጠቃሚነት በተጠቃሚነት ነው።
of course okay okay። እሱ እርሱ አሁን የተመዘገቡት WePlus solution provider የሚለው ላይ ነው።
okay provider የሚለው ደግሞ ለአሽከርካሪዎች ወይንም ደግሞ አገልግሎት ሰጪዎች የሚመዘገቡበት ነው። እርሶ ግን okay።
ተጠቃሚ ስለሆኑ WePlus solution user የሚለውን በማውረድ እ፣ okay።
አገልግሎቶቻችንን መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉትን referral code ም እዛ ላይ ማግኘት ይችላሉ ከተመዘገቡ okay።
በኋላ ማለት ነው።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ መልካም